ሄደ ሄደ ሰፋ ነኝ። አሁን ደውዬ ነበር። ኧረ customer ስልኩ አይሰራም። ምን ይሻለኛል?
የፒዛቱ አይደለም የቻኖሊ ልጅ
የቻኖሊ እሺ፣ order number ኡን ንገረኛ።
order number ኡ ሰላሳ ስልሳ ስድስት ነው።
ሰላሳ ስልሳ ስድስት ሰፋ እንትኑ የእንትኑ የፒዛቱን ላክ ብዬ ነበር አይደል? ፎቶ አ- እልከዋለሁ አሁን እኮ order ስላለ እየጠበ- እየጠበቁ ነው። እሺ እሺ አሁን ይሄ ሊጨርስና እልክለታለሁ። አሁን ገብቼ እሺ፣ የኛ ስልክ አላ- አላነሳ ነው ያለ አይደል?
አይሰራም ጭራሽ።
አይሰራም ጭራሽ።
አ እሺ እሺ፣
ምን ላድርግ?
አሳውቄልሃለሁ። አስር ደቂቃ ጠብቀኝ፣ ወይ መልሼ እደውላለሁ ወይ ደውልልኝ። እሺ እሺ እሺ